hello ጤና ይስጥልን ዋሽንግተን ሰላም ከዘውዲቱ ሆስፒታል ነበር የምደውለው።
እሺ የአንድ ታካሚ የ chest CT result እንድትልኩልኝ ፈልጌ ነበር።
የ MRI ክፍል ስትልስጥ እና እነሱ ናቸው የሚልኩት።
okay እሺ፣ ስልክ ቁጥራቸውን ሰጪ አዎ፣ እሺ ዜሮ ዘጠኝ ሰማንያ ስምንት ዜሮ ዘጠኝ ሰማንያ ስምንት ሰማንያ ስድስት ሰማንያ ሰማንያ ስድስት ሰማንያ ሰባት ሰማንያ ዘጠኝ ሰማንያ ሰባት ስንት ሰማንያ ዘጠኝ ሰማንያ ዘጠኝ ሰማንያ ስምንት ሰማንያ ስድስት ሰማንያ ሰባት ሰማንያ ዘጠኝ አዎ በዚህ ደውለህ እሺ አመ- አመሰግናለሁ።